ጤናችን ቤስት ቤት ሄሎ ሄሎ፣ ቤስት ቤት ምን እንርዳ ሰላም ነው።
አለን።
በእናትህ ደውል የሆነ ትናንትና ወዲያ የሆነ ያስገባ ውስትሮ ያሉ እስካሁን አልገባኝም።
ምን አልከኝ?
የሆነ ደ- ውስትሮ ያደረኩት እስካሁን አልገባኝም።
መቼ ነው ውስጥ ያደረገው?
በሀያ ዘጠኝ በዘጠኝ ሺ ሳንቲም ፒዎች ጋር ብር ወጪ ሆኖ እነሱ ጋር ትንሽ ሲስተም ችግር ተፈጥሮ ስለነበረ ነው። እስከነገ ድረስ ወይ ወይ ቴሌ ብር አካውንት ላይ ወይ ደግሞ ቤስት ቤት አካውንት ላይ ብሩ ይመለስልናል። እሺ አይ የተስተካከለ ቤቱ ቤቱ ባላንስ አደረገ ግን አልገባልኝ። ባላንስ ባላንስ ብሎ ግን አልገባልህም።
ባላንሱ ግን ተለብደው አልጋለ እሺ ለሳንቲም ፒዎች እናሳውቃቸዋለን። ስልክ ቁጥርህን ንገረኝ። እስኪ የቤስት ቤት ስልክ ቁጥርህን
ዜሮ ቀን አስራ አምስት ዜሮ ዘጠኝ አስራ አምስት ሰባ አራት
ሰባት
አስራ ዘጠኝ አስራ ዘጠኝ ሰላሳ አምስት ሰላሳ አምስት እሺ ለሳንቲም ፒዎች እናሳውቃቸዋለን እንዲያስተካክሉት። እስከነገ ድረስ ጠብቀን።